በምን ደስ ላሰኝ ጌታዬ ሆይ በምን ደስ ላሰኝ አምላኬ ሆይ ዓለምና መላው ያንተ አይደለም ሆይ የፈጠርከው ሁሉ ያንተ አይደለም ሆይ በምን ደስ ላሰኝ ጌታዬ ሆይ በምን ደስ ላሰኝ አምላኬ ሆይ ዓለምን አመራው ያንተው አይደለም ሆይ የፈጠርከው ሁሉ ያንተው አይደለም ሆይ ኪሩቤል፣ ሱራፌል፣ ቅዱስ ስሉስ ያሉ መላእክት በራማ የሚያመሰግኑ ድንቅ መከራ ያል ኤልሻዳይ ነህና ትቢያነኝ መልስት ምን ሳለኝና ትቢያነኝ መልስት ምን ሳለኝና በምን ደስ ላሰኝ ጌታዬ ሆይ በምን ደስ ላሰኝ አምላኬ ሆይ ዓለምን አመዳብ ያንተው አይደለም ሆይ የፈጠርከው ሁሉ ያንተው አይደለም ሆይ ቅዱሱን መስዋዕት ልዑል ስለሚወድ ምን ይዤ ልምጣና በአምላኬ ፊት ልስገድ? ወደ ላይ በሰማይ ወደ ታች በጥልቀት አምላኬ የታለ የማትገኝበት ጌታ ሆይ የታለ የማትገኝበት በምን ደስ ላሰኝ ጌታዬ ሆይ በምን ደስ ላሰኝ አምላኬ ሆይ ዓለምን አመራው ያንተው አይደለም ሆይ የፈጠርከው ሁሉ ያንተው አይደለም ሆይ በኪዳን በጸሎት ቅዳሴ ሰዓታት አንተ የሰጠኸኝ የመንፈስ ቅዱስ ሀብት መልሰን ወዳንተ ብንሰጥ ምንድነው ተወው ጉዳችንን ስስታችን ይኸው ተወው ጉዳችንን ስስታችን ይኸው በምን ደስ ላሰኝ ጌታዬ ሆይ በምን ደስ ላሰኝ አምላኬ ሆይ ዓለምን አመራው ያንተው አይደለም ሆይ የፈጠርከው ሁሉ ያንተው አይደለም ሆይ ሀብትና ንብረቴስ ጉልበቴስ ምንድነው? ጤናን የሰጠኸኝ ካንተ በቀር ማነው? በሰጠኸኝ እድሜ በሕይወት ዘመኔ ከገላዬስ ቢሆን የትኛው ነው የኔ? ከአካላቴስ ቢሆን የትኛው ነው የኔ? በምን ደስ ላሰኝ ጌታዬ ሆይ በምን ደስ ላ